ኢንቨስትሜንት ሰላም አባይ እንትን ሳ- ብር ያዘብን በእናት ሳንቲም ምናምን ወደ ቴሌብር transfer ስናደርግ እሺ መቼ ወጪ አድርጋችሁ ነው?
ቅዳሜ night
እሺ ስልክ ቁጥር እና ይገ- ይገባል ትናንት ይገባል ትናንት እስካሁን አልገባ- ትንሽ ይ- ቢያንስ ለመጫወቻ እሺ ትን- ዛሬ ነው መስራት የጀመረው ሳንቲም ፒዮሽ ነው አይደለ ይገባል ዛሬ ወይስ ይገባል ቁጥር- ግን እስኪ ስልክ ቁጥርን ንገረኝና ዜሮ ዘጠኝ አስራ ሶስት ዜሮ አስራ ሶስት ዘጠና ስድስት ዘጠና ስድስት ሀያ ስምንት ዘጠና ስምንት አራት መቶ ብር ነው እሺ በሰላሳ ቅዳሜ ነው ያልከኝ ሰባት- አይደለ?
አ፣ ቅዳሜ ወደ ሰ- ስድስት ከአርባ አካባቢ night ላይ እሺ
አህ፣ ለዛሬ እንኳን game ብንቆርጥበት በእናትህ ያስቀር
እስኪ አይ ዛሬ ይስተካከልልሃል ወይ ወደ ቴሌብር account ወይ ደግሞ ወደ ቤስቤት account ይመለሳል።
ይመለስ መቶ ወደ ሺህ እንትኑ ብዬ ነው ወደ እንትኑ ይመለስ ሳንቲም ፒዮሽ ነው እሱን እንትን የሚሉት እነሱ እ?
ጋር አይተውት እሺ ወደ account ተመልሷል። ቤስቤት account ላይ ተመልሷል። አሁን check አድርገው እስኪ thank you አባይ እሺ check አድርገው በቃ ለዛሬ game አጋ እሺ እሺ እሺ